ጤና ይስጥልኝ አሽብኝ ሰንበት ነኝ በኮብልሽ ነው ጤና ይስጥልኝ።
አብሮ ይስጥልህ።
አስመዝግቤ ነበረ ወደ አንድ ወር ገደማ ሊሆነው ነው። እስካሁን በ- አልተመለሰልኝም።
በዚህ ቁጥር ነው የተመዘገቡት።
አዎ
እሺ፣ አንዴ በመስመር ላይ ቆዩ።
እሺ። ተው ተው ይሁን ችግር የለም።
ደንበኛችን መስመር ላይ አሉ።
አዎ አለ።
መስመር ላይ ስላስጠበቅኩት ይቅርታ። ሙሉ ስሞት መከተማሙሽ?
አዎ ማከታ ማሙሽ
አዎ፣ ጉዳዮትን ለሚመለከተው አካል በተደጋጋሚ ልከንልዎታል
አዎ እና ከእርስዎ በፊት ያሉ ብዙ ደንበኞች ስላሉ ስላሉ ነው እንደተስተካከለ ደውለን የምናሳውቅዎት ይሆናል። ስለዘገየንቦት በጣም ይቅርታ።
ይቆያል።
እንደተስተካከለ ደውለን የምናሳውቅዎት ይሆናል። ከእርስዎ በፊት ብዙ ደንበኞች ስላሉ ነው።
እሺ
እሺ፣ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።